ሁለት ሰላም ጤና ይስጥልኝ።
ኧረ ብር አስገብቼ አልገባም ብሎኛል። የዛሬ ጨዋታ እያመለጠኝ ነው።
እሺ በቻፓ ነው ቻፓ ነው። አዎ screenshot አድርጌ ቴሌግራሜ ልክ ያለው አልታየኝ ስባል ልከንላችኋል። እሺ okay እ፣ አልታየልም። ስም ማን ነው ንገረኝ።
ደመላሽ እሺ ቆይ አንዴ የቴሌግራም ስም ደመላሽ ነው።
አይ ዴቮክስ ነው የሚለው ዴቮክስ ዴቦክስ ዲኢቪኦኤክስ አራት መቶ ብር
D E B O X አው D D D ነው የሚለው D E V ዲኢቢ ኦኤክስ ቢ አይደለም ቪ
እ?
ዴቮክስ D E V ዴቦክስ ነው።
ያ ዴቮክስ አዎ screenshot አራት መቶ ብር የሚል የለም Best Bet ቁጥር ንገረኝ እስቲ።
ዘጠኝ አርባ ስምንት እህ
ስልሳ ሶስት እህ ሀምሳ ሁለት እህ አርባ አምስት
okay እሺ ይኸው በቃ አድርግላችኋለሁ። እንዴ ትንሽ ጠብቀኝ። እሺ እሺ እሺ እሺ አባ ሄሎ